ሄሎ ሀሴት ነኝ።
ወይ አሴ ፍሬዘር ነኝ።
እሺ ፍሬዘር ለአብርሃማይ ኦርደር እንድልክልን ነበረ ቦሌ ነበር ገብቶብኝ ነው።
ኦርደር ለአብርሃም ታደሰ ማስተላለዋል።
እ- ዲስፓች ንገረኝ። ኦርደር ማስተላለፍ እሺ፣ አቁመናል።
እሺ።
ንገረኝ ኦርደር ነበር። ዲስፓች ልጠይቅልህ።
ሀምሳ ዘጠኝ አስራ ሁለት ሀምሳ ዘጠኝ አስራ ሁለት አስራ ሁለት ስኩተር እንትን ስለተከለከለ ነው። እሺ እኔ ለዛ ነው ኦ እሺ፣ ሞተር ነው የሚቻለው።
አ e-bike ያለ አ
እሺ፣ አንዴ ጠብቀኝ።
ሀምሳ ዘጠኝ አስራ ሁለት እሺ እሺ፣ እዚሁ ጠብቀኝ አንዴ። እሺ ፍሬዘር ከአራት ኪሎ የት ነው? ቦሊያ።
ወለ አንዴ ጠብቀኝ።
ሙሉ ለሞተረኛ ነው እያሉ
ሄሎ
ወየ ፍሬዘር፣ ያዚ አብርሃም ወየ ያባቱ ስም ማን ነው?
ታደሰ ነው አብርሃም ታደሰ አብርሃም ታደሰ። ሞተር ነው እሱ።
አይ ይሰራዋል ሳይክል ስለሆነ ይሰራዋል
ሳይክል ነው ሳይክል ነው። ቆይ አንዴ አይ ቆይ አንዴ ይሰሯል።
እኮ ግን አቶ አንዴ ቆይ ጠብቀኝ። ወይዬ ሙሌ ነኝ። አይ ይሰሯል። ምን እሱ የመኪናም ይሰራል አይ አይደለም ነው እንዴ?
ግን ሞተረኛ ምናምን ሊሉ ስለሚችሉ የሞተር ነው order ኡ
መቶ ስልሳ ብር ነው የሚለው የሞተረኛ መሰለኝ።
የሞተረኛ ነው አይደለም። በርገር ቤት አራት ኪሎ ወደ ቦሌ አ ሄልዘር ሳይክለኛ ነው አብርሃም ታደሰ። አዎ ሳይክለኛ ነው። ከካሳንስ ነው የታዘዘው። ስለዚህ በቃ ይቅር።
እሺ፣ አውጪው በቃ እሺ።
ዋናችሁ ማሰሩትም እሺ፣ በቃ እሺ፣ ቻው። እሺ፣ ሰድቅ ቻው።